አወራችሁ?
ሄሎ ሄሎ፣ እናት ሰላም ነው?
እንዴት ነሽ?
አለ እግዚአብሔር ይመስገን። አንድ ነገር ጠይቅሽ ነበር።
እሺ እ ባለፈው service አስገብተን ወስደን ነበርና እ license ይጠይቃችኋል ብሎን license አልጠየቀንም። license ኡ እንዳጋጣሚ ዛሬ ጠየቅን። ስናስገባ ምን ይላል መሰለሽ፣ አሁን POS ብለን ወደ cash sales ስንገባ product license is expired please contact service center ይለናል።
እሺ
ከዛ cash sales ውስጥ ስንገባ ድጋሚ ደግሞ ምን ይላል መሰለሽ፣ printer is out of order ይላል።
እኮ license ኡ ተልኮላችኋል እንዴ?
አዎ license ኡን አስገብቻለሁ።
step ኡን አስገባሽ?
አዎ አስገብቻለሁ።
እኮ እሺ፣ support የሚያደርግሽን ሰው እንትን ቆይ ላገናኘሽ። እኔ step ኡን ብዙም አልችለውም። እሺ፣ ከኮምፒውተር ጋር የሚገናኛል
እሺ
ይ- ይደውሉልሻል። እሺ ማ እሺ እ- ያንቺን ስልክ እሰጥልሻለሁ። ይሄ አስራ አንድ ቤቱ አይደለ? አስራ አንድ ዜሮ ዘጠኝ አርባ ሶስት ሰላሳ አንድ አይደል ማ?
አዎ receipt ልቆርጥ ብዬ እምቢ አለኝ። cash sales ውስጥ አልገባም አለኝ።
እኮ POS POS ላይ ገብተሽ እኮ ነው የምትቆርጪው።
እኮ ሳልም ከዛ POS cash ን ትመርጫለሽ።
እዛ ግን የሆነ license ያለ ያለ
license ኡን በስነ ስርዓት እንትን አላስገባሽ መሰለኝ።
እሺ ነው ለምን
እሺ ወደ ኋላ ለመመለስ ከሌላ ሰው አገናኝሻለሁ። እሺ ማለት ይደውሉልሻል። እሺ